ሄሎ ጤና ይስጥልኝ። ቃል ኪዳን ነኝ ከ Bestbet ምን ልርዳው?
ሄሎ ይህን ትላንት ማታ የሌሊት ይህን ውስጥ withdraw አድርገው ነው አዎ ውስጥ ለሆነ ረግቼ አልገባም admin ምናምን አለ።
በዚህ ስልክ ቁጥር ነው።
አዎ እሺ ስንት ብር ነው?
ሁለት ሺህ አንድ ቦታ እና አራት ሺህ አንድ ቦታ።
እሺ አንዴ መስመር ላይ ጠብቁኝ።
እሺ
እሺ ሄሎ
አዎ ወደ ዜሮ ዘጠኝ አስራ አምስት አስራ ስድስት ዜሮ ሶስት ሰላሳ ሶስት ነው የሚልኩት።
አዎ
እሺ አራት ሺህ ብር ወደ ዜሮ ዘጠኝ አስራ አምስት አስራ ስድስት ዜሮ ሶስት ሰላሳ ሶስት አዎ
እሺ አሁን ገብቶሎታል። check ያድርጉ።
ገብቷል።
አዎ አሁን check ያድርጉት። አዎ confirm ተደርጓል፣ ገብቶሎታል።
እሺ እሺ መልካም ቀን።